አብሮ ይስጥልን። ጉዳይ ነው የደወሉት፣ ምን ልርዳዎት?
ፀጉር ቤት ስራ ይኖራል?
ፀጉር ቤት አዎ፣
የሴቶች ነው የወንዶች?
ለሴቶች።
የፀጉር ባለሙያ ነዎት?
አዎ፣
እሺ፣ ልምድ አለዎት? ከዚህ በፊት ሰርተውበት ያውቃሉ?
አዎ።
መልካም፣ እሺ። መጃዎትን ልቀበሎት? ማን ልበል ስሞትን?
መሳይ ይባላል።
መሳይማ
መሳይ ወልደ ሰንበት።
እሺ፣ ስልክ ቁጥሮትን ይንገሩን።
ሰላሳ አራት ሰላሳ አራት ሀያ አንድ ሀያ አንድ ሰማንያ አምስት ሰማንያ አምስት ሀያ አራት
ሀያ አራት እሺ። የት አካባቢ ነው?
እኔ ሰሚ- ሰሚት አካባቢ
ሰሚት። እሺ እ ሁሉንም ነው የሚችሉት? ማጠብ፣ መጠቅለል፣ ሁሉንም?
በቃ አራት አመት ልምድ አለ። ሁሉም በብዛት እሰራለሁ። ቀለም መቀባት፣ መቁረጥ ምናምን
ቀለም መቀባት፣
አዎ መቁረጥ፣ ሂና፣ ቀንደብ ነክ ነገሮችን ቀንደብ፣ ሂና ምናምን ሁሉንም ሁሉንም ልጥፊ ነው ዝርዝር ማለት በዝርዝር ልጽፋቸው ነበረ። ሂና
እና እና ቀለም፣
አዎ፣ ቀንድብ፣
ቅንድብ፣
ም፣ እና ጸጉር ጸጉር- በስተር ይመስላል በተለያየ ም፣ ተኩስ ማለት ነው። ጸጉር ማስያዝ ፖኒቴል፣
ማስያዝ፣ አዎ ponytail በይ ዝም ብለሽ ponytail።
አዎ።
እሺ እና አይላሽ
አይላሽሽ፣ አዎ።
ሜካፕስ ይችላሉ?
ሜካፕ ቀለ ቀለል ያለ ሜካፕ አዎ ፋክ
እሺ እነዚህን ስራዎች መስራት ይችላሉ። ስንት ጊዜ ልምድ አለኝ ነው ያሉ?
አራት አመት
አራት አመት ልምድ። መልካም እሺ። እ ስለ ጉዳይ መረጃ ከየት ነበር የሰሙ?
አይ ከዚህ በፊት አንድ ጓደኛዬ ተጠቅሞበት ሰርቶልኛል ስላለ ነው የላከልኝ።
okay እሺ። ስለዚህ መረጃዎትን ተቀብያለሁ። ነገር ግን ወደ ስራ ገበያው ለመግባት አንድ ቀን በአካል ቢሮ መጥተው orientation መውሰድ ስላለቦት ለ orientation ኑ ቀጠሮ ለማስያዝ እኛ እንደውልሎታለን። በተጨማሪም ደግሞ ቴሌግራም ቻናል አለ። እዛ ላይ የተለያዩ ስራዎችን post ስለምናደርግ እርስዎ መስራት የሚችሏቸው ስራዎች እ ከተወሰዱ ቅድሚያ በመደወል ስራውን ማግኘት ይችላሉ ማለት ነው።
የቴሌግራም ቻናል
የትኛለሽ ቴሌግራም ነው?
እሺ፣ link ኡን እልክሎታለሁ እሺ።
ቀላቀሉ link ኡን በዚህ ቁጥር ልላክሎት።
ላ አዎ በዚሁ ላኪው።
እሺ እሺ፣ መልካም ቀን። እሺ።
ላኪው።